Good afternoon, Capital Wellness Center. Ruth speaking. Hello.
Hello
Hello.
ማን ልበል?
ሩት
ዮዲት ሩት ሩት ዮዲት አይደለሁ።
ሩት።
አቤት።
Okay ታች ነሽ አንቺ?
አዎ፣
Okay እላይ ሳይነሳ ሜስ ከአንቺ ጋር ነው የሚነሳው?
ይሄ እዚህ ነው ያለው። ሲጀመር እኮ እታች ነው ያለው።
Okay ላይ አይጠቀሙበትም?
እላይ ማለት spa ነው።
Spa Spa እስቲ ደውልላቸው። እኔ እንጃ።
በዚህ ስልክ አንቺ ብቻ ነሽ የምታነሺው?
እነሱም ያነሳሉት ከተደወለ። ለምን አይነት Okay እሺ